Hello Hello ጤና ይስጥልኝ።
ሰላም ጤና ይስጥልን ቤት ቤት
አ፣ እንትን ነበር በኦንላይን ተጫውቼ ነበርና እሺ ብር ለማውጣት ፈልጌ ከዛ እንትን አለ- አልለም አልወጣም ማለት process ላይ ነው account ምናምን።
ቆርጧል አዎ ስንት ብር ነበር
እ፣ እኔ ተጫወትኩ ብዙ ነበር፣ ግን ለማውጣት የፈለኩት አንድ ሀያ አምስት ምናምን ነበር። ሀያ ስንት ነው አምስት፣ ያዘዝከው
አንዴ ሀያ አ፣ ሀ- ሀያና አምስት
እሺ ቤት ቤት ቁጥር ከይ ነው
አዎ
እሺ check ላድርግለት ትንሽ ጠብቅ እሺ
ዳንኤል ነው ዳንኤል አዎ።
ገብርኤል አዎ አዎ እሺ confirm አድርጌልሃለሁ እሺ ይገባል ትንሽ ጠብቀው
እሺ እሺ thank አመሰግናለሁ።
እሺ መልካም ቀን